ጤና ይስጥልኝ። ሽንኩርት አዝዤ ነበረ በዓል አካባቢ እና ሽንኩርቱም አልመጣም ብ- ብሩም ተመላሽ አልሆነም። ምንድን ነው ብዬ ነው እሺ፣ ስልክ ይነግሩኛል። እስኪ check ላድርግሎት።
አስራ አንድ እሺ፣ ዜሮ ዘጠኝ አስራ አንድ ሰማንያ ስምንት ሰማንያ ስምንት አርባ ሀምሳ ዘጠኝ
አርባ ሀምሳ ዘጠኝ ሜላት ነው የሚለው።
አዎ
እሺ፣ በሳባ ነው አይደል?
ሳባ ዳዊት የሚል group ላይ አዎ ሳባ ዳዊት። እሺ፣ እሺ። እቃው እንደደረሳቸው ነው የሚያሳየኝ እዚህ ጋር ለሳባ ከእሱ አልተቀበሉም ከሳባ በምን አግኝቻት? እኔ እኮ እዛው የእናንተ group ላይ ነው ያገኘኋት እና እንትኑም ላይ ደግሞ ይሄ order delivery received የሚለው ላይ driver ኡ pick አላረገም የሚል ነው ያለው።
delivered ነው የሚለው። location የት እንደሆነ ያውቃሉ የእሷ?
ሳሬም ሆቴል ፊት ለፊት አካባቢ ነው የሚለው ግን አላቃት እኮ ነው የእናንተ group ላይ አግኝቼ join ያረኳት።
አዎ፣ ሳሬም ወደ አዲሱ ገበያ ሳይሆን አይቀርም።
አዲሱ ጋር አይደርስም። አዎ
እሺ፣ check እና ደውሉት። እሺ፣ እሺ እሺ እሺ።